ገንዘብ ያቺ መሰለሽ እኔ ትናገረኛለች እኔ ትናገረኛለች እኔ ካልሆነ ካልሆነ ግን ያሳውቃል። በቃ እኔ የማልመጣበት ምክንያት እኔ ዝም ብዬ መጣ ነው የመሰላቸው።
ሄሎ ሄሎ ሀይሚዬ፣ ወይዬ ወይኔ
ወይዬ፣ ይቆራርጣ ስልክሽ ምንድን ነው? ሄሎ ሄሎ እ ወይዬ ወይንዬ የኔን ኔትወርክ ኔትወርክ ይወጣል።
ነው በሞባይል ደውልልሽ።
አይ በምን እ?
ብትደውይ ኔትወርኩ እንደዚህ ነው።
እሺ እ፣ አይሰማሽም?
አሁን ይሰማል ሀይሚዬ።
ይኸውልሽ ኡ፣ በ
ኡ ይቆራርጣል ሀይሚ።
እ?
hello ቆይ ልደውልሽ በሞባይል